ማሪ ባባ ጤና ይስጥልኝ።
ጤና ይስጥልኝ። አሁን ደውዬ ነበር ባለስልጣን መንገድና ትራንስፖርት ስልክ ቁጥሮት ስልክ ቁጥሩን ነው የፈለጉት ወይስ የባንክ case ኡን ነው የፈለጉት?
አይ title ኡ title ኡ ምንድን ነው?
የ- የመ- መንገድ ትራንስፖርት ባለስል- ባለስልጣን
ብቻ የኢትዮጵያ የኢትዮጵያ መንገድ ትራንስፖርት ባለስልጣን አስተዳደር
የኢትዮጵያ አ መንገድ መንገድና ትራንስፖርት?
ትራንስፖርት ነው።
መንገድ ትራንስፖርት ባለስልጣን
እሺ እሺ thank thank እሺ